hello hello፣ እሱ ባለ እንዴት ነህ?
ደህና ደህና። ማነው?
ከሚስቴዎች ሰላም ነው።
የምደውል አሸብር ነው ስልክን የሰጠኝ።
OK አዎ አዎ።
አይ የሆነ customer ቲኬት scan አላደርግ ብሎት ነበር መሰለኝ አይደለ?
አዎ የሆነ scan ምናምን አያደርግም።
አዎ።
ይሄ እሺ፣ በቁጥሩ እሱ ቲኬት ማለት lost ነው።
ነው። እሺ እ?
የቲኬት lost ነው እሱ ቲኬት። አንተ ለአሸብር የላክለት ጨዋታና አዎ ቲኬት ላይ የተካሄደው ጨዋታ እኩል አይደለም። አንዳንድ ጨዋታዎች አሉ ምሽ የተለያዩ ማለት- ቲኬት ላይ የተካሄዱ ጨዋ- ጨዋታዎች ናቸው። አንተ አይደለም።
ትንሽ- አሁን እምቢ ያለኝ ማለት ነው።
እሺ እስካን በቁጥሩ አለ። አሁን ለምሳሌ ለመክፈል ከፈለግኩ በቁጥሩን ጽፌ ምናምን ትምላላ ኮዷን አስገብቼ እሱን አንደኛ አይጽፍም፣ ሁለተኛ ደግሞ ካንስል ለማድረግ በስካነሩ እስ- እሱንም ራሱ አያ- አያመጣልኝም ማለት ነው።
ካንስል ለማድረግ አዎ ካንስል ለማድረግ በስካነር እንትን ይባላል አይደል?
እሺ የሰማሁ ነው።
አዎ በስካነሩ ሞክሬ ያለው ማለት ካንስል ለማድረግ ቲኬቱን በስካነሩ ሞክሬ
ኦልሬዲ ካንስል ተቆርጧል አያደርግም።
ቲኬት እኮ አሁን አ?
እ already ተቆርጧል ቲኬቱ።
ትኬቱ አዎ ተቆ- ወዲያው እንደተቆረጠ ነው ደግሞ cancel ዝም ብዬ ለሙከራ ያወጣሁት ነበር። ከዛ cancel ሳደርግ cancel አላደረገልኝም። cancel አያደርግም። ይህ ደግሞ እ፣ ለመክፈልም ደግሞ እንትን አይልም። በቃ እስካን እስካን አያደርግም።
አ- አዎ scan በጭራሽ አያደርግም። በቃ ምንም ነገር አይቀበልም።
ይህን ቲኬት ብቻ ነው ወይስ ሌላም ቲኬት አለ?
ሌላም ትኬት ሌላም ትኬት ስንት ቲኬቶች አሉ?
አውጥቻለሁ። ብቻ ወደ ሁለት ሶስት ነው ምናምን ነው፣ ግን ከእነሱ መሀል አንዱ ልኬለታለሁ።
እሺ AnyDesk አለው PC
አዎ AnyDesk አለው ላክልን። ቴሌግራም account ኣችን አለ
ቴሌግራም እ፣ የማን ብቻ የኛ
አይ እናንተ አይኖረኝም ወይ ቁጥሩን text አድርግልኝና መብራት ግን አሁን ሄዷል መሰለኝ ወይ በቃ ወይ ሲመጣ ትነግረኛለህ። ስልክ ቁጥሩ ልንገርህ ዜሮ ዘጠኝ ዘጠና አምስት እሺ ልዝ ሊያዝ አዎ እሺ ዘጠና አምስት
ሰላሳ አንድ ሰባ ሰላሳ አንድ ሰላሳ አንድ ሰባ ሰላሳ አንድ እሺ በቃ እሺ በዚህ ልላክ AnyDesk ኩን ልላክ ማለት ነው አዎ አዎ እሺ መብራት ስመጣ እሺ ደውዬ እነግርሃለሁ ልኬ እሺ እሺ ይሰማል።
እሺ